በስተቤት
ማስመለሻ ብር ነበር።
እሺ ልንገራታች አለው ከአሰር ኮዱን ንገረኝ። እሺ አስራ አንድ ሀያ አራት
እሺ
ሰላሳ ስድስት ሰባት
አስራ አንድ ሀያ አራት
ሰላሳ ስድስት ሰባት
እሺ የመጫወታ ነው የትናንትና
አስራ አንድ ሀያ አራት ሰላሳ ስድስት ሰባት ነው።
አ፣
እስቲ በዚህ አልመጣልኝ። እስቲ check አድርጎ አንዴ።
እሺ ማለት አስራ አንድ እሺ
ሀያ አራት ዜሮ አለው ዜሮ ሰላሳ ስድስት ሰባት OK፣ ዜሮን ረስተናት።
አ፣
እሺ ቦነስ ሰጥተዋል። check አድርጎ። እሺ ኦኬ ቦነስ ስንት ነው?
ሀምሳ ብር
እሺ